hello ጤና ይስጥልኝ።
አቤት አብሮ ይስጥልኝ።
ኤፍዋይ ጋዝ trading ነው።
አዎ ከአሪፍ ፔ ነበር የምንደውሎት ደንበኛችን ከ
አሪፍ ፔ POS machine
ምን አልሽ?
አሪፍ ፔ POS machine እናንተ ጋር ነበረ።
እሺ
POS machine ኡ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር ደንበኛችን።
ነበረ ተልኮ ነበረ፣ ግን ማን ስለሽ ይሄንን ቁጥር ፕሮፌሽናል እዛም ተቆራረጠ።
ይህንን ስራ የሚሰራ ሰው አለ። ማን ሰጠሽ ይሄን ቁጥር?
ደንበኛችን ድምፁ ትንሽ ተቆራርጠ የተሰማሁት ነው።
የት እየተሰማኝ ነው? የ- የት ነው?
ከአሪፍ ፔ
አሪስ ፔይ።
ፖስት ማሽን ኦኬ
እ፣ ችግር ካለ ፖስት ማሽኑ ላይ ያጋጠሙት ችግር ካለ ምናልባት ለመጠየቅ ነበር ደንበኛችን።
እ፣ ሌላ ቁጥር ነው ያለው ለዚህ professional ላይ የእኔ ስራ አይደለም እሱ።
እሺ ዜሮ ስልክ ዘጠኝ ዜና
አስራ አንድ አስራ አንድ
ማን ነው ግን ይህን ቁጥር የሰጠሽ?
ደንበኛችን እኛ እዚህ ሲ- ሲመዘገብ በዚህ ስልክ ቁጥር ነው የተመዘገበው። ለዛ በዚህ ነው።
ቁጥር ነው የተመዘገበው?
አዎ ደንበኛችን።
alright ይሄን የምትጠይቂበት ቁጥር okay ምንድን ነው መሰለሽ? አንዴ ሆን አፍሪካ ዜሮ ዘጠኝ አስራ አንድ አስራ አንድ
ሀያ ሰባት ሀያ ሰባት ሰማንያ ሰማንያ ዘጠና አንድ ዘጠና አንድ ስም ይነግሩኛል።
ሀያት እሺ ደንበኛችን እናመሰግናለን። መልካም ቀን ይሁን።
okay